Hello ሰላም ጤና ይስጥልኝ ቤት ቤት ሰላም ነው እግዚአብሔር እንትን ነበረ ቦነስ ለማስለቀቅ ነበረ እሺ cashier code ንገረኝ እና አስራ ሁለት ዘጠና ስድስት
እሺ አስራ ሁለት ዘጠና ስድስት ዘጠና ስድስት አስራ ዘጠኝ ዘጠና ሶስት
ቦነስ የለውም እሺ ሁለት ጨዋታ ነው ልጁ የሆነው ሁለት ጨዋታ ነው አዎ
እሺ እዚህኛው ደግሞ እንደይልኝ የመጀመር እ የመጀመሪያው ሌላ ጨዋታ እሺ እሺ አስራ ሁለት እሺ ዘጠና ስድስት እሺ አስራ ዘጠኝ አስራ ዘጠኝ ሀያ ሁለት
ይህን ከአንድ በላይ ነው የሆነብህ ወጪ የሆነው ጨዋታ ማለት ነው። አንድ ሁለት ሶስት አራት አምስት ስድስት ጨዋታ ነው ወጪ የሆነው።
እሺ በቃ እሺ አመሰግናለሁ እኛም እናመሰግናለን ስለደወልክ። መልካም ቀን